ሰላም ጤና ይስጥልኝ። ሽብሽብ ተባክቦ ምን ልርዳው?
ሰላም እንትን አዝዤ ነበር እና መቼ እንደሚመጣ በዚህ ቁ- በዚህ ቁጥር ነው ያዘዙት?
አዎ
ሀና አዎ ሀና
OK። እ፣ ያው ጠዋትም ስለሆነ ይመስለኛል ገና ጠዋት ስለሆነ driver assign ነው የተደረገለት እንጂ እንደወጣ አያሳይም።
OK ትላንትና ነበር ያዘዝኩት ግን ማለት ከ- ከዚህ ሰዓት በፊት ማለት በዛውም ጠዋት አዎ ቲን- እ፣ ልክ ነው። ትንሽ ቆይቶ ሊወጣ ይችላል። እዚህ ገና ጠዋት ስለሆነ driver እዚህ ጋር ገና assign ተደረገለት። ቀጣይ የሚሆነው እ፣ መውጣት ነው። ሲወጣ ወይ ወደ አራት ሰዓት አካባቢ ደውሉልኝና ቁጥር ልንገሩት የ driver ኡን OK ዛሬ ይወጣል
ይወጣል። አዎ እዚህ ጋር assign ተደርጓል driver እ፣ አይ እሱን ለማወቅ ነው በቃ እሺ ዛሬ የሚወጣ ከሆነ ጥሩ እሺ ይጠብቁሽ።
እሺ እሺ
መልካም ቀን።